Hello
ወይ እንዴት ነሽ?
አለን እግዚአብሔር ይመስገን።
አሁን መጥቼ እዛ ምሳ ሰዓት ላይ ማሽን አስተካክሎልኝ የወጣሁት ልጅ ነበርኩ።
እሺ PIN number save ሳረግ please check your ID setting ይላል።
እኩም የእሱን ስልክ አልሰጠህም?
የእሱ ላይ ልደውልለት እዛ ሰማንያ ሶስት ምናምን ላይ
አዎ
ወይም የሺ ስልኩን ትነግሪኛለሽ? እንትናን የማን ነበር የማንን እ፣ ቅድም ያስተናገደ ልጅ ማን ነው? ብርሃኑ ነው።
የ- የትኛው ነው?
ብርሃኑ ማለት ቀጭኑ።
ላፕቶፕ ይዘህ የመጣ ሆነ አዎ ላፕቶፕ ይዤ የመጣሁት
እኮ ደብተሩ ላይ ባለው ዜሮ አራቱ ደውልለት። እሱ አይደለ ያስተካከለልህ?
እ፣ እሱን ያስተካክልልኝ ቢሮ ውስጥ ያለው እ
እሺ ሰማንያ ሶስት ሀምሳ ስምንት